ጊዜ አስታውሳለሁ።
ጤና ይስጥልኝ ጠፋን ብለን።
እባክዎን አምቡላንስ አድርጎ ፈልገን ነበረ እሺ ኬት ነው?
መካኒሳ አቦ ቤተክርስቲያን
እሺ ከሱ ወዴት ነው?
ከሱ ጋር ቦሌ ቡልቡላ
የምትሄዱት? የት ቦሌ ቡልቡላ ሆስፒ ሐኪም ቤት አለ እዛ።
ምን የሚባል ሐኪም ቤት?
ምንድን ነው ስሙ? ሰላሳ አቢጊያ
ቀጠሮ ነው
አዎ
አብጊያ።
አዎ።
እሺ
ትንታ መምጣት ይችላል
ኦክሲጅን ይጠቀማል ታካሚው?
ሊጠቀም ይችላል። ኦክሲጅን ደርቤቻ መኪና ኦክሲጅን ነው አይኖረውም። አይ ያለ ኦክሲጅን ኖርማል አምፑላንስ ነው